በቁም ቴሌ ንብረው ግን አልገብ- አልገባም።
ምን አለ
በ SantimPay አስገብቼ ነበረ account ኤ ላይ አልገባም ብር።
እሺ ት- transaction history ውን screenshot አድርገው ይላኩልኝ
okay በምን ልላክልህ? ለዚህ ዜሮ ዘጠኝ ሰባ ስምንት
እሺ ቆይ አንዴ ልያዘው። እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት ዜሮ ስድስት አዎ receipt ኡ ልላክልሽ? receipt ልከውልኛል።
አ ም- ገቢ ነው እንዴ ያደረጉት አ ወደ account ኤ ገቢ አድርጌ እነሱ እንደተላለፈ receipt ልከውልኛል። account ኤ ላይ ስፖርት account ላይ ሳየው ግን አልገባም account ኤ ላይ።
በቃ እሺ ገቢ ያደረጉበትን receipt ነው የሚልኩት እንደዛ ከሆነ እሺ እሺ thank እሺ